ሄሎ ሰላም ነው?
አለ አንዴና አንድ ነው።
እንትን ነበረ withdraw አድርጌ ዲስክሬት
እሺ failing ብሎኝ
አዎ፣ እየ- እየተስተካከለ ነው። እሺ እየተስተካከለ ነው። ትንሽ ጠብቀን። እሺ ዛሬው እንትን ይላል አዎ አዎ ወይ የኔ ብቻ አይደለም አይ ያንተ ብቻ አይደለም።
አ- እና እስከ ስንት ሰዓት እንጠብቅ?
እ?
እስከ ስንት ሰዓት እንጠብቅ?
እስከ ስንት ሰዓት እንጠብቅ?
አዎ ዛሬ system ኡ ነው አዎ ከትላንት ትላንትና ወዲያው ትላንትና ወዲያው እኮ ነው እንትን ያለችኝ። ትላንት እንትን ብሎኝ ነበር።
አይ ያንተ ብቻ አይደለም ወንድሜ፣ አ የ- የሁሉም ነው። እሺ አይ አይ